hello ጤና ይስጥልኝ።
አብሮ ይስጥልን። ቦታ አለ ቦታ ለመያዝ ነበር።
እ ለ stand up comedy አዎ አለ። አዎ ለሁለት ሰዓቱ አለ መያዝ ይችላሉ።
ሁ- ሁለት ሰዓት አዎ ሁለት ሰዓት እሺ።
እሺ ስምዎትን ይንገሩኝ።
okay ያው
እ ማን አሉኝ?
okay okay ተኬ።
አዎ እሺ ተኬ ማን?
ህያቡ
ህያቡ ህያቡ።
አዎ አዎ
እሺ ስልክ ቁጥር ይንገሩኝ። ዜሮ ዘጠኝ ሀያ አምስት ሀያ አምስት አስራ አንድ እሺ
ሃምሳ አራት ዘጠና አራት
እሺ ለስንት ሰው ነው ቦታ የሚያስይዙት?
ሁለት
እሺ እ ትኬቱን እዛው በቦታው ነው የሚያገኙት። ሁለት ሰዓት ነው የሚጀምረው። ቀደም ብለው ለመድረስ ይሞክሩ።
እሺ ምልክት ሲመጣ ትኬት አገኛለሁ አ
አዎ አዎ እዛው እ ክፍያውንም እዛው ከፍለው እዛው መቁረጥ ይችላሉ።
እሺ ፌምስ እዚህ ነው
ሲኤምሲ ሚካኤል ጎን Economics Association ህንጻ ድልድዩ እሺ።
ጋር።
እ- እሺ እሺ እሺ አጠገብ ነው።
እናመሰግናለን። መልካም ምሽት ይሁንልዎት።